ታምር አለ። እሺ ታምር አቤት ታምር
አቤት አቤት እና
hello አይሰማም?
ከ pizzeria እስከሆነ order ሰጡ አይ አልሰጡኝም።
ወይ ከ pizzeria እስከሆነ order ሰጡ ወይ አልተሰጠኝም እዛ አልተሰጠኝም።
ታገናኘኛለህ እሺ እሺ
እኮ እዛ ከሆንክ ታገናኘኛለህ እሺ ላገናኝ ነው። እሺ ለእኔ ፒዛና ጥብስ ፍር አውራት አውራት እሺ እንካ ሄሎ ጥብስ ፍርና ፒዛ ሄሎ?
ፒክን ፒዛ ሄሎ?
ወጥቷል?
ያው እሺ ቆይ ወጥቷል እያሉ ነው። እሺ ወይ
በቃ ከወጣ ሰደው ታምሩ እሺ።
ደቂቃው ነው ገና እሺ እሺ።
እሺ በቃ